ሄሎ
ሄሎ
አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ።
ሄሎ፣ ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
ጥሪ
ሄሎ፣
ጥሪ እርዳታ ነው የምፈልግልኝ።
ምን አሉኝ? ይቅርታ ድምፆት አይሰማም።
አይሰማም።
አዎ፣ ምን ልርዳው? ቴሌቪ
ቴሌ ላይ ጥሪ አለኝ እንዴ?
ምን አለኝ?
ጥሪ ጥሩ ጥሩ
የድምፅ ሄሎ ነው?